ጤና ይስጥልኝ ሁሉ ስፖርት ኮከብ ምኖር ነው።
ጤና ይስጥልኝ። ትናንትም ሪፖርት አድርጌ ነበር። ዛሬም ድጋሚ ብር ትራንስፈር ለማድረግ ስል ሲል ወደ ቴሌብሬ አልገባም
አልገባም።
አ ምንድን ነው ሲስተማችሁ ተበላሽቷል እንዴ? ሄሎ ይሰማል?
ሄሎ ይሰማኛል። አይ ሲስተማችሁ ተበላሽቷል ወይ ሲጀምር ልክ ይሄ ዋሌት ፔጁ ላይ ስገባ ይሄ option ኦች የ transaction option ኦች አሉ አይደል? እንደ ቴሌብር እንደ ምናምን update የተደረገ ስለሆነ የለም፣ ለጊዜው ወጥቷል። ይመለሳል፣ ይጠብቁ።
ምን ያህል ጊዜ
ዛሬ ወይ ነገን
እኮ እሺ፣ at least transfer ያደረኩት ይመለሳ ወደ wallet ቢያንስ እሱም አለ በለ የቴሌግራም ስሞን
አስፋው ትላንት ልኬልሽ ነበር ዜሮ ዘጠኝ ሰላሳ ስምንት ምናምን
አስፋው አየለ
አይደለም አስፋው ግደይ
አስፋው ብቻ ነው የሚለው
እንጃ አይደለም ስሜማ አስፋው ግደይ ነው አይደለም ምናልባት- ቴሌግራም ላይ
የቴሌግራም ቴሌግራም ላይማ hello?
አስፋው ነው የሚለው አ አ አስፋው ነው የሚለው
እ
አስፋው ነው የሚለው
hi ብለው ይልኩልናል ወይ
እ ምን ድጋሚ ልላክልሽ ትማ- ትናንት ልኬልሽ ነበር ትናንት ልኬ ነበር
ሄሎ
ሄሎ አይሰማም hi ብለው ይላኩልን። አዎ እየተቆራረጠ ነው ያለው።
እሺ hi ብለው ይላኩበት።
እኮ ትላንት በነገርሽኝ ስልክ አዎ።
የሆነ ቴሌግራም እ፣ ሁሉ አዎ፣ ስፖርት እዛው ምናምን ላይ።
ይል ነበር። እሺ እሺ